ሄሎ ሰላም
ሰላም ሰላም።
ነህ?
ኦርደር ገብቶብኝ ነበር፣ እንደተዋወጀልኝ ነበር።
እህ ኦርደር
ከየት ወዴት የሚሄድ ኦርደር ገባብን?
ከእንቁላል ፋብሪካ ወደ ማን ነው? ከእንቁላል ፋብሪካ ከእንቁላል ፋብሪካ ነው የሚለው።
እሺ ንገረኝ ኦርደር ነበርክን? ስንት ወር-
አስራ አምስት ሀምሳ ሰባት
ሰባ አምስት ሀምሳ ሰባት አ ሌላ ያስኮንም ንገረኝ።
እኔ ላገኝም እኔ የቀበና ነኝ አሁን
እሺ ዲስፓች ልጠይቅልህ፣ አትዝጋው። እሺ መሲ ቻርጀሩን ይሄኛው ሶኬት እዚህ ጋር ማምጣት ይችላል። አይ ረጅም ይመስለኛል። ቀና እንዴ በነፃነት እሺ አብርሃም ነህ አይደለ?
አ
እሺ ሄሎ አብርሃም አቤት ወይ ስራው አይወጣልህም። ሌላ ኦርደር ብትይዝ ይወጣልህ ነበረ።
ቀበና አሁን ተቀበና ሄጂ እንቁላል ፋብሪካ ተንቁላል ፋብሪካ እንደገና አልደር ወንታይም ራሱ እኮ አልደርስም እኮ ቀበና ነው ያለሁት እንጂ እኔ ወዳሁን እሰራዋለሁ። ቀበና ነው ያለሁት ቆይ እሺ አንዴ
ተቀበና ፓስተር
አስር ደቂቃው ነው። ሄሎ በረከት አሚን ወይኔ አብርሃም አቤት ወይ ወጥቶልሃል፣ እቃ ይወጣልሃል።
ተገና እሺ እ እ ቆይ አልተ